ሄሎ
ሄሎ፣ ሰላም ሰላም፣ ጤና ይስጥልን ቤስት
አዎ እ እኔ የምለው ጥያቄ ነበረኝ። አንድ ጨዋታ postpone ተደረገ እሺ
እ እንዴ- እ ጨዋታ postponed ከሆነብክ ሀያ አራት ሰዓት መሙላት አለበት። ጨዋታው postponed ከሆነበት ሀያ አራት ሰዓት ሲሞላ ሌላውን ይለቅልሃል፣ ይታረማል።
ከሁለት ጨዋታ ነው እ
ሁለት ጨዋታ ነች አልኩኝ።
ሁለት ጨዋታ ነው፣ እም፣
አንዱ ነው postponed የሆነው አዎ አንዱ እኮ postpone በቃ ሀያ አራት ሰዓት ይሙላው።
በዛ በአንደኛው odd ብቻ ይሰራል ማለት አዎ ነው።
አዎ፣ ይሄኛው void የሆነና
ሁለት ጨዋታው ከነበረበት ሰዓት ሀያ አራት ሰዓት ሲሞላ አዎ።
ነው እሱ ደሽ እሺ መልካም ቀን ሳንተ ነው እሺ